ጤናስጥልን ቤት ቤት ቤቴ ነው የምልርዳው አሁን አሁን ደውዬልበት ተብል አልተመለሰም እስካሁን ያው ምኑ ነው ይቅርታ ኦኬ እነ ወደ ንግድ ባንክ ተል- ልኬ ነበረ ብር ትላንት ወደ እሁድ ዕለት ማታ ወደ ወደ ንግድ ባንክ አዎ እሺ በዚህ ስልክ ነው አይ ዙር ዘጠና አስራ አራት አሁን ዜሮ ሪፖርት ዘጠኝ?
አድርጌ ነበረ አስራ አራት ዙር ዘጠና አስራ አራት አስራ አራት ዘጠና ዘጠኝ ዘጠና ዘጠኝ ሰባ ሰባ ሰማንያ አራት ሰማንያ ስድስት ሰማ- ሰባ ሰማ- ሰባ ስምንት ሰባ ስምንት
ሰባ ሰባ ስምንት ነው አዎ
ስንት ብር ነው አስራ አንድ ሺህ አምስት መቶ ነው
እሺ ተመልሷል ወደ ቤት ቤት ቤት ቤት አሁን አይቼ ነበር ምንም አልገባም እስካሁን አይ አሁን ገባ።
failed ካለ ማለት ነው አ ወደ ቤት ቤት ተመልሷል እሺ refresh አድርገው የቤት ቤት አካውንትህን አ
refresh አድርገው የቤት ቤት አካውንትህን
refresh ላይ
refresh refresh አድርገው የቤት ቤት አካውንትህን refresh ሰሚ አዎ
አይ ቆይ refresh ላድርገው አይ